ሰላም ጤና ይስጥልኝ። ጭብጭብ እባክዎ ምን ልርዳው?
ሽንኩርት ፌል ተደርጎብኝ ነበር የማ እሺ መቼ በሀያ ነበር?
አራት በሀያ አራት አዎ ኦኬ።
ብሩ ተመለሰልንም
ሳቦኔ ነው።
አዎ ሰባውኔ
ኦኬ። ሽንኩርቱ
ቀይ አዎ።
የሽንኩ- የሽንኩርት ነው አይደል?
አዎ እም፣ አጠቃላይ ሰባት መቶ ሰማንያ ብር።
አዎ ከገ- ከክሩቡ እኮ
አዎ አዎ እንደዛ ይሆናል።
በጣም ይቅርታሽ system ስላስቸገረ ነው። ይላክልዎታል። ትንሽ ጠብቁ።
እሺ ችግር የለም።
እሺ፣ እሺ።